ጤና ይስጥልኝ እባክዎት ምን ልርዳው?
ሄሎ፣ አቤት።
ጤና ይስጥልኝ እባክዎት ምን ልርዳው?
አፋን ኦሮሞ የለም።
ያልጠጋየን አልሽ ይቅርታ አፋን ኦሮሞ
እ
እንንጀ እሺ
ለኮሰደ እንግዳን አባን ላሌ ወለ ሱፈቹ ላሌ ፍረት ወላሌ እ
ለኮሰ ሰጋል ሰደ ሰደ ሰጋል ሰደ ደሚ ሸን ከነ ከነ ሰሚ ሰጂና ጋሉ እሺ ኦፍራ ጅቡ የሰኒ ለኮሰ ጃድ ጅቡ ቱገናን ዜሮ ነጋፈት በቃ
ፊሲኒ ጩፍ ነው
ንራ ጩፋ ዋን ያን ጩፋም እንዳምተ እሺ በቃ ሰጋል ሰደ ደሚ ሸን ይዘን እሺ ፊሲኒ ጩፍ ነው አላስመጣም
እሺ በቃ ገለቶማ